ሰላም ጤና ይስጥልን። Best Bet ቤቲ ነኝ ምን ልርዳዎ
ይሄ ሲዝኒንግ የሚለውን game እየተጫወትን አለ አይደል አንቺ ስታቆሚው የሚቆመው እሺ
ራሱ በራሱ adjust በቃ እንደሆነ ዝም ብሎ ያቆመዋል።
auto ላይ ነው ያለው።
አይደለም እሺ እስኪ ካኒ screenshot ላክልኝ እስኪ ልኬያለው ቴሌግራም ላይ ማን ልበል?
ብሩክ ቢኒያም ቴሌግራም ላይ ቢኒያም ነው የሚለው።
ቢኒ ላቭ ነው የሚለው አዎ
እም፣ እሺ። ራሱ ያቆም መድበህበት ራሱ ነው የሚያቆመው።
አዎ እኔ ሳላዘው እኔ እንዳዘዝኩት ነገር እስቲ check አድርጌ እዛው ቴሌግራም ላይ መልስልሃለሁ። እሺ